hello, ማታ deposit እያደረኩ ብር አልገባኝም።
እሺ deposit ስታደርግ የደረሰ text ልከሃላ
አዎን ቴሌግራም እንደማይሰራ ነገርኳቸውና በፌስቡክ ልኬያለው ግን አዩ መልስ አልሰጡኝም።
እሺ አሁን የደወልክበት ነው ቁጥር?
አዎ
ቴሌግራም ላይ እኮ አላክልንም።
አይ ቴሌግራም መላክ አልችልም። በፌስቡክ ነው የላኩት።
እሺ ማን ነው ማን ነው ፌስቡክ ላይ ስምክ?
ነስሪ መሐመድ ነው።
እ ነስሪ
እሺ ስንት ብር ነው?
ሰላሳ አምስት ሰላሳ አምስት ሺ የቤት ቤት ስልክህን ብላክ ነበር አልመለስክላትም ነበረ ቴሌግራም ማን ነው ፌስቡክ ላይ
ስልኬን ቁጥር አቷን
ዜሮ ዘጠኝ ሰማንያ አራት ሰማንያ አርባ ሶስት ነው አይደለ?
አዎ ሰላሳ
ዜሮ ዘጠኝ ሰላሳ ሰማንያ አራት ሰማንያ አርባ ሶስት አዎ የኔ ነው። አዎ።
ታውቅላለች። እሺ
እሺ
ትንሽ ቀን
አይ